ክፍል 22 ሰጋሪያን ሰጋሪያን የተባሉ ሁለት ናቸው። እርሳቸውም ወና የ ናቸው። ሰጋሪያን መባላቸውም በስፍራቸው የሚታጡ ያለ ስፍራቸው የሚገኙ ስለሆኑ ነው። ያለ ስፍራቸው እንዲገኙ ወይም እንደሚገኙ በክፍል 18 በወሳ ካያነ ባይድ በሴመና በቆመ እርባ እይ በስፍራቸው እንደሚታጡ በክፍል 17 በገዳፋያነ ዘመድ ተመልከት። በቀረውም በየቤታቸው በየአርስታቸው በየሰራዊታቸው እይ።